hello ሰላም ጤና ይስጥልን።
በማስልን hello hello
አቤት። እንትን ሀምሳ ብር አሸነፈ ነበረ ትናንትና አልገባልኝም።
እስቲ አንዴ ስልክዎትን ይንገሩኝ።
ሰላሳ ሁለት
እሺ አንዴ ቆይ። ዘ- ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ ሁለት ዘጠና ሰባት
ሀያ ሰባት ዘጠና ሰባት
ዘጠና ሰባት እሺ አርባ ስምንት አርባ ስምንት ሰማንያ ዘጠኝ ሰማንያ ዘጠኝ እስቲ መስመር ላይ ጠብቁ።
እሺ።
ይቅርታ ትንሽ የ system ችግር አጋጥሞን ነው። ይገባሎታል፣ እየተስተካከለ ስለሆነ fail እያለ ነው። ይቅርታ እሺ።
እሺ።
እሺ አሁን መቼ ነው የሚገባልኝ?
ይገባሎታል፣ የእርሶ ብቻ አይደለም የሁሉም ስለሆነ እየተስተካከለ ነው። ይለው ይገባሎታል።